Hello
Hello ጤና ይስጥልን።
አብሮ ይስጥልን።
አለን እንትን ፈልጌ ነበር። Dzire ባንክ ያለው
Dzire ባንክ ያለው እም ባ- ባንክ የሚመቻች
አ
እም
የሚመቻቸውም ቢሆን ያለውም
ባንክ የሚመቻች አለ። በለጠፈ ሀያ ሀያ ሀያ ሀያ ሶስት ሀያ ሀያ ሁለት አለ
እሺ
እ፣ ሀያ ሀያ ሶስትም አለ
ስንት ነው ይባሉት? ሀያ ሁለቱ ስንት ነው?
እ፣ ዋጋው ሀያ ሰባት እም።
ሀምሳ እ?
ሀያ ሰባት ሀያ ሰባት ሀምሳ
ስንት ይወጣለታል ባንክ?
እ፣ ባንክ እስከ አንድ ሚሊዮን
ከዛ በላይ መውጣት አይችልም።
ከዛ በላይ እንኳን በዜሮ ዜሮ ከሆነ ምናልባት
አሁን ለምን አስራ ስድስት ምናምን ነው እና ልጁ እጁ ላይ ያለው እ፣
ለዛ ነው።
እኮ የለጠፈው አሁን ሀያ ስድስት የሚያልቅ ቢሆን ቢኖር አሪፍ ነው።
እኮ በአካል ተደራደረ ነው መስቀል ፍላወር ምናምን ነው
መስቀል ፍላወር ነው አዎ ምኑ ጋር ናዝራ ሆቴል ጋር
እሺ አሉ ግን አዛው መሸጫ ውስጥ መኪኖቹ
መኪኖቹ አሉ እም። እኮ ነጋውን ጠዋት በመጣ አገኛቸዋለሁ።
እ፣ እሺ ከመሄድ በፊት ግን ደ- ደውልልና እናሳውቅሃለን
እሺ እሺ